hello hello አቤት ሰላም እንዴት ነህ?
አለን አለን አለን ዛሬ እ ትራኮን የወጣኸው አንተ ነህ አይደለ?
አ
እ የ ቆይ አንዴ የክድጃን ፓፓያ አንተ ነህ ያዝከው አይደል?
ከድጃን አላየሁም። ትራኮን የትራኮንን ቻለሁ ግን ከድጃ አላየሁም።
የክድጃን አልያዝከውም?
አኔ ሌ አንድ ቆይ
እሺ የእንተን የቤልን የቤተን የለኝ። እሺ ስንቶ በቃ
ከድጃ ሚን የለ አልያዝኩም።
እሺ ቤተን
እ
ቤተል ቤተል የሚል የለም ቤተል አለ
አለ። ምንድን ነው ያስክላት አይ፣ እኔ ከፎሶሊያ ውጪ?
እሱን አላየሁም።
ነጭ ሽንኩርት ይዘሃል?
detail አላየሁትም። ብቻ ቤተል የሚል አይቼዋለሁ።
አይ ፎሶሊያውን እዚህ ጋር አውጥተዋል፣ ግን እ, ትናንት ተቀያይሮባት ነበረ። ቀይ ስር ሄዶላት
አ በፎሶሊያ ስም ቀይስር ሄዶላት አይደለም አ
እ, በእንትን ነጭ ሽንኩርት አዛ ቀይ ስር ሄዶላት ነበር እና መልሰዋለች እዛው ጋር
አ እስኪ ቆይ አይቼ እና አሁን ወይ አንተ ሁለት product ነው መያዝ ያለብህ ማለት ነው አይደል?
ስንት ስንት?
ፎሶሊያ እና ነጭ ሽንኩርት ነው ያለው።
ፎሶሊያ የዛሬ ነው።
አዎ
እስኪ ቆይ- ብቻ እስኪ ቆይ አንድ ቤተል ልጃሉ
እስኪ check አድርገህ ትነግረኛለህ?
ቤተል አንድ ቀን ነው የመጣላት ምን ፎሶሊያ ብቻ?
እ፣ እያወራሁበት አያሳየኝም።
okay
ያው ብቻ አንድ ቀን
እሺ እሺ